ጤና ይስጥልኝ ዶንኪ ትዩብ hello Hello hello አቤት ጤና ይስጥልኝ ጤና ይስጥልኝ ማ እንዴት ዋልሽ እግዚአብሔር ይመስገን
Stand-up comedy ውን በ mobile banking access ማድረግ አይቻልም እና ይቻላል ምን ይቻላል በምን account ነው
Link ላይ አለ አሁን የእጹብ ድንቅ ልጆች የተፖሰተው ሁኔታዋል የህፃናት እሱ ላይ description ላይ እና comment ላይ አለ link ሰው link ውስጥ ስትገባ ወረፋ ይዣለሁ የሚያመለስ እኔ። ወረፋ ይዤ ልክ ምን ነው።
ብዬ ምንም ነገር እንትን አላል account ኧዋ ላይ ብር ማስገባት ስለፈለግኩኝ ነው።
በቃ ቢኒያም መለሰ የሚል account እዛ ላይ አለ ቢኒያም መለሰ የሚል account አለ አላ እሺ በእሱ እሺ።
ማስገባት ትችላለህ ይቻላል። አዎ፣ እሺ ማ thank you እሺ፣ እሺ፣ እሺ።